hello ከቤት ቤት withdrawal አድርጌ ነበረ በአማራ ባንክ ማለት ነው።
እሺ
እና በ system ምክንያት ሳይገባልኝ ቀርቶ ሌላ account ላክ ተብዬ ነበረ። ቴሌግራም ላይ ስጽፍላችሁ አልመለሳችሁልኝ።
ማን ልበል ስምህን?
ያብባል።
okay፣ ያብባል ትናንት የወራህ ነበረ ያብባል አይደል?
አዎ አዎ።
አልገባም ብሩ ብሩ አልገባም እና የሆነ የ system ችግር ችግር ስለሆነ ከቻፓዎች ጋር የተያያዘ ስለሆነ ሌላ account ላክ ብዬ የዳሽን ባንክ account ልኬላችሁ ነበረ፣ አልመለሳችሁልኝም።
okay። እስቲ ማ- ማለት ስም ያብባል ነው ቴሌግራም ላይ?
አ- ቴሌግራም ጋር ያቡ ያቡ ነው የሚለው። አዎ።
okay ዳሽን ባንክ አይደለ?
አዎ ዳሽን ባንክ።
እሺ ያው የምታወራህን ልጅ አሳውቅልሃለሁ። እሺ
እሺ ከላይ እሺ።
የተጻፈ አ- አ- አሁን እንትን በይልኝ።
እሺ፣ እሺ እሺ እሺ።